ቤት ይወሩኝ እባክዎ ምሎታው ሰላም ነው?
አለን እግዚአብሔር ይመስገን።
የድሮ አድርጌው የድሮ እንትኑ አያሳይም።
እ
የድሮ አድርጌ ነበር።
ይሄን የቤት ቤት ስልክ አሁን የደወልክበት አዎ ስንት ብር አወጣክ?
አሁን እሱን ነው ማየትም አልቻልኩም። የድሮ list ኡ አያሳይም፣ re- request ኡንም እያሳየ አይደለም።
እያሳየ አይደለም። system ችግር ነው። የስራ አዎ ካለ ነበር አዎ አዎ።
አልተገኘም።
እሺ ሀይላለሁ። እሺ ትንሽ ጠብቀኝ መስመር ላይ እሺ
ሄሎ ቆይ እ፣ ዛሬ ያወጣኸው ሁለት ሺህ ብር ነው።
ማታ
አዎ ሌሊት ስድስት ሰዓት ላይ ያ ከሱ በፊት አለ እ
ከሱ በፊት አለ ከሱ በፊት አስር ሺህ አለ። አዎ አ የትኛው ነው ያልገባልክ?
እኔ ምንም አላየሁትም። እዚህ ንግድ ባንክም text አያመጣም።
እሺ ያ- ያልገቡትን ሌላ ወይ እ፣ ሁለት ሺህ confirm አልተደረገ እ፣ አስር ሺህ ግን ገብቶልሃል በሳንቲም ፔ ወደ ቴሌ ብር ያዘዝከው ማለት ነው። ወደዚህ ቁጥር ቴሌ ብር ያዘዝከው እሺ እሱ balanced ነው። ከዛ በኋላ አምስት ሺህም አለ balanced የሆነ እ፣ ሌላ ደግሞ በቻፓም የሞከርከው አምስት ሺህ አለ balanced የሆነ እንደገና ደግሞ ድጋሚ አምስት ሺህ ያወጣኸው እሱም balanced ነው። እሱ አሁን confirm ያልተደረገና ያልገባው ሁለት ሺህ ብር ብቻ ነው።
ማታ ነው አይደል? እነዚህ ሁላ አዎ የትላንትና ናቸው።
አዎ፣ ትናንትና አዎ ይሄ ወደ ቴሌ ብር ነው የላከው። ወደዚህ ቁጥር ቴሌ ብር የላከው ነው ሁለት ሺህ ብር ነው። confirm ይደረግ አዎ አዎ ምን መልስ ትችላለች መመለስ
confirm አድርጌዋለሁ። ሬዲያን ወደ account ገብቷል።
እሺ balanced ነው ወደ ቴሌ ብርህ ማለት ነው።
እሺ ሌላ ጥያቄ አለ?
አይጭቃ እንትኑ አይስተካከልም ይስተካከላል፣ አሳውቀናል። ትንሽ ታገሰን። እሺ ይስተካከላል።
እሺ እሺ ስለደወልክ እናመሰግናለን። መልካም ቀን ይሁንልህ።
እሺ